ለመጫው ንበር ኮከብ ዘጠኝ ሰማንያ አምስት መሰላል አርገህ ትደውላለህ መጀመሪያ ከዛ ሰባ ቁጥር ተጭነህ አማርኛ አርገው
ሰባ ቁጥር ነው ብቻ አዎ ቋንቋውን ለመቀየር ከዛ ሶስት ቁጥር ላይ ለመጫወት የሚል ምረጥ
እሺ ጥያቄና መልስና እድልዎን ይሞክሩ የሚል ይመጣል
እሺ በጣም ቴንክ እሺ መልካም ጊዜ